ቢል ነገር ፈርም በሉት ፈርም በሉት ነገሩ ሲመጣ ሻይ ቡና ያምጣልን ብዬ ነው። ዝኑ ዝኑ እንዴት ነሽ?
እንዴት አደሱ ይና አለሁ። ይሁዳ የለችም አለች።
ደህና ነሽ ወይ? እንወድሻለን ሰላምታ ብቻ ነው የምናደርገው።
እንወድሻለን።
እሺ የምንወድሽ ደግሞ ስታጠጭን ነው እ እሺ አደርግ እ?
እሺ ስታጠጭን ነው አደርጋለሁ። እሺ።
ሁሉንም ማለት እንደዚህ ከጀመርኩት ጀምሬ እስከጨረስኩበት እስከ ጨረሹ ድረስ አ- አ- እሺ አደርሳለሁ።
እሺ